ሁሉም ሰው ወር እነሱ ወደ ሰው ብዙ ጊዜ ወልድ አታራቁትም ዝም ነው የሚለው ማለት ነው። እሺ ኖት ከፈለጋችሁ ሀገር ነው ምንድን ነው? ፓርክ ኮል መስጠት ቋንቋ ሲሆን ሌላ ደግሞ